አብሮ ስልኝ hello ይሰማል ጥያቄ?
እንትን ሁለት መቶ ሰላሳ ብር በዚህ account ይገባል ተብዬ ነበር። እስካሁን አልገባም። ግን ሁለት መቶ ሰላሳ አንድ ብር ከዛ ከትላንት ወዲያ ከቴሌ ብር ወደ ሁሉ ስፖርት account ልክ ነበረ። ግን ከዛ ተልኳል፣ ግን አልገባም። እስካሁን ይገባል ተብዬ ነበር።
እሺ ደንበኛችን ወደ እኛ አመልክተው ነበር።
አዎ አዎ። ከዛ ዘጠና ዘጠና ዘጠና ሁለት መጨረሻ አምሳ አምስት በሆነ ቁጥር ከዛ receipt ላኪ እንደሚ ላኪ ያለ receipt የቴሌ receipt ግን እስካሁን ይገባል ይገባል ይገባል። ዛሬ ዘጠኝ ራሱ እ ስሞት ማን ይባላል ደንበኛችን?
ስሜ አቡ አቡ ረምቱ አብዱ።
መስመር ላይ ያለው
አዎ መስመር ላይ አዎ ያለው ደንበኛችን
አዎ አዎ አዎ።
ትንሽ መስመሩ የተቆራረጠ ስለሆነ ስሙትን ይንገሩኝ።
ስሜ አቡከር ራምቶ አብዱ
አቡበከር
ራምቶ አብዱ።
እሺ ደንበኛ ምን ደረጃ ላይ እንዳለ ላረጋግጥሎት መስመር ላይ ትንሽ ይጠብቁ።
እሺ
መስመር ላይ ያሉ ደንበኛችን
አዎ አዎ አለው።
እሺ ይቅርታ መስመር ላይ ስላስጠበቅ ነው። ጉዳዮችን ለሚመለከት ቦታ እንደዘገየበት ይገባኛል። ትንሽ በትዕግስት ይጠብቁ።
አይ ከትላንትና ሁለት ሰዓት ማታ ከምሽቱ ሁለት ሰዓት ጀምሮ እስከ ዛሬ ድረስ ይገባል ይገባል እየተባለ ግን እስካሁን ወፍ የለም።
ይገባኛል በጣም ደንበኛችን ቆይቷል።
በጣም ይቅርታ እንደተገየቡት ይገባኛል።
ኦኬ፣ እሺ።
እስከሚስተካከሉ ትንሽ በትዕግስት ይጠብቁ። እንደተከሉት ደውለን እናስታውቃለን።
እሺ፣ እሺ፣ እሺ።
እሺ